ಇಲ್ಲ ಹೌದಾ ಹಾಂ ಹಾಂ ಮಾಡ್ದೆವಲ್ಲ ನಾವು ಹಾಂ ಹಾಂ ፍቅር ಹಾಂ ወይቀር እንዴት ነሽ አለሁልህ። እንዴት ነህ?
አትወድሽ አስራ አምስት አስራ ስምንት አስራ አምስት አስራ ስምንት አዎ እሺ። ምንድን ነው
አልረሳም።
የት ምግብ ቤት ነው?
በርገር ቤት እሺ፣ አስተላልፍልሃለሁ። እሺ፣
እና order ደግሞ ይዣለሁ። time ከወጣብኝ ታስተካክይልኛለሽ። ሁለት order ነው።
እስቲ አስተላልፍልህና በስንተኛው ደቂቃ እንደጨረስክ ምናምን ይታያል። መጀመሪያ እስቲ እናየዋለን። እሺ